ጤና ይስጥልኝ አሪፍ ነኝ። ደህና ነኝ። ነው ስትል እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ከዚህ በፊት የሆነ case አመልክቼ ነበር።
እሺ
እስቲ check እንድታደርግልኝ ነው።
እሺ ምንድን ነበር ያመለከቱት?
ከሁሉ ውስጥ ድሮ ሳረግ እ በእናንተ አስቀርቶብኝ ነበር እና successful እዛ ብሏል፣ እዛ ደግሞ በእናንተ እንትን ብሏል እና እህ፣ ከእናንተ እንትን አላለኝም አልገባልኝም እና check አድርግልኝ። ታፈሰ ሞታ የሚል ታፈሰ ነው ስሙ?
አዎ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ አምስት እሺ ሰባ ሶስት እሺ አርባ ዘጠኝ አርባ ዘጠኝ ዜሮ ስምንት ይንገሩኝ እስኪ እርግጠኛ ለመሆን
ዜሮ ዘጠኝ ሀያ አምስት ሰባ ሶስት እም።
አርባ ዘጠኝ ዜሮ ስምንት አይደል?
አዎ check ያድርጉልኝ።
እሺ እያየሁለት ነው።
እም።
ታፈሰ ሞታ አይደል?
አዎ ደንበኛችን ተላልፎሉታል። screenshot ልከውልን ነበር አይደል?
አዎ
እሺ እያየሁሎት ነው እኔ ተላልፎሎታል። እኔ ደግሞ ያስተላልፍሎታል አስቸኳይ እንዲያደርጉሎት እየታየሎት ነው እዚህም እኛ ጋር አዎ እኮ ቆየ እኮ አንድ አራት አምስት ቀን እኮ ነው። እንዴት ላድርግ? እንዴት አሁን ማድረግ ትንሽ እንደዚህ አይነት ብዙ caseኦች ስላጋጠሙን ነው በዚህ ሳምንት። ለዛ ነው የበዛው እና የቆየሁበት ለዛ ነው።
አይ የምር ቢሆንስ ማለት እኔ እናንተን መርጬ እኮ ነው። እንዴት ላድርግሽ? ቢያንስ አዎ።
እስኪ በደንብ እንትን አድርጊልኝ።
እሺ ደንበኛችን በጣም ይቅርታ ስለተፈጠረው ችግር። በዚህ ሳምንት ትንሽ የ system ችግር አጋጥሞን ስለበዛብን ነው እንጂ ሌላ ጊዜ እንደዚህ አይቆይም። እኛም እኔ ደግሞ ደግሜ ላስተላልፍሎት እስኪ በአስቸኳይ እንዲያደርጉሎት።
አደራሽ እስኪ በእናትሽ።
እሺ እሺ ደመያችን ምን ያህል ጊዜ ልጠብቅ? ምን ያህል
እ ትልቅ- ይህን ያህል ጊዜ ልሎት አልችልም። እልክላቸውና እኛ እናሳውቆታለን ደውለን ችግሩ ሲስተካከል።
ደስ ይለኛል እኮ እንደውላለን ብላችሁ ስለቆያችሁብኝ ነው።
አዎ ደመኛችን በጣም ይቅርታ እንዳልኩት ብዙ ሰዎች እንደዚህ አመልክተው ነበር እና በወረፋ እያስተናገድን ነው። ትንሽ ጊዜ ስለወሰደብን ነው መልሰን እንደውሎታለን እኛ።
መልካም እሺ።
እሺ እሺ፣ ስለደወልን አመሰግናለን። አገልግሎት የላሉትን አስታውስ